ሄሎ ሄሎ ተነስተነ መዝገሽለት ሰላም ነው። ዋሽንግተን ምን ልርዳዎት?
አንድ ወ- ከአንገት በላይ መቼ ነው ለዶክተር?
አቤት ከደ- አንገት በላይ ከአንገት በላይ የአፍንጫና የጆሮ አለን።
እ ከአንገት በላይ ሆኖ ምን አይነት ሕክምና ነው የፈለጉት? ከአንገት በላይ ዶክተር ኦላድ ዶክተር ኦላድ አይገቡም?
ዶክተር ኦሊያድን የፈለጉት አዎ አለ።
ዛሬ ማታ 12 ሰዓት።
እሺ፣ እሺ፣ በዚህ ቁጥር መስገብለኝ። እሺ መጣ፣ እሺ ይመጣል ወይ